ጤና ይስጥልን። ማጂክ በርገር
አብሮ ስጥልን
Hello፣
አብሮ ስጥልን ሁለት ፒዛ እና ቱና ፒዛ እና አቤት። ድምፅ ሩቅ ነው አይሰማም።
እንዴት አይሰማም?
አቤት ሁለት አይሰማም። አሁን እ በጣም ሩቅ ነው አይሰማም።
ይሳ አሁን እሺ፣
ሁለት ቱና ፒዛ እና
እ Hello አቤት። ሁለት ቱና ፒዛ እና
በርገር
ምን በርገር ይሁንልን?
ምን ምንድን ነው ያለው?
special አለ፣ chicken አለ፣ meat normal አለ።
chicken በርገር።
chicken ይሁንልን።
አዎ ይቆያል። የማይቆይ ነው የምፈልገው፣ ቶሎ የሚሰራልኝ።
አይቆይም፣ እዚህ- ትመጣለህ።
እዚህ ፊት ለፊታችሁ ነኝ። ቆም ያለው መኪና ውስጥ ልጆች ስለያዝኩኝ ነው ያልገባት።
እሺ፣ ሁሉም takeaway፣ ሁለት ቱና ፒዛ እና አንድ chicken ሳንዱች።
chicken በርገር፣
እሺ
ጁስ ደግሞ
እ Hello አቤት፣ አምስት- እየሰማ ስድስት ምንድን ነው shake strawberry shake
chocolate shake፣
strawberry shake strawberry አዎ እሺ፣ ስድስት ስትሮበሪ ሼክ።
አዎ እሺ
እሺ ይፍጠንልኝ እሺ ሻብ እሺ